ሄሎ ሄሎ፣ ሰላም ጤና ይስጥልኝ። ቴሌቪ
በዚህ ተመዝግቤ ነበር ብር ዝም እየቋረጠብኝ ምን አሉ?
በዚህ አሁን በደወልኩበት ብር ተመዝግ እንትን አመዝግቤ ነበር ዝም እየቋረጠብኝ
አ የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ነው። በሚገባሉት ትኬቶች እድሎትን መሞከር፣ game ኦችን መጫወት ነው።
ማዘጋ- ማዘጋት ይቻላል።
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ
ኮከብ ምን
ኮከብ ዘጠኝ ሰማንያ አምስት መሰላል
ዘጠኝ ሳምንት ኮከብ ዘጠኝ ሰማንያ አምስት መሰላል
ሻር አየ ስድስትን አ ሲመጣሉት ስድስት ቁጥር ላይ ለማቋረጥ የሚላለ እሱ ብቻ ነው።
እሺ እሺ